ሄሎ ጤና ይስጥልኝ ቤስቤት
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ ምን ልርዳ?
ቦነስ አለ የለውም የሚለውን እስኪ ለማየት ነበር።
እሺ ትኬት ነው። እሺ cashier code ኡን ንገረኝ።
አስራ ሁለት ስልሳ ዘጠኝ
አስራ ሶስት ነው ያልከኝ። ድምጽ ትንሽ አስራ ሁለት ስልሳ ዘጠኝ አስራ ሁለት ስልሳ ዘጠኝ
አስራ አራት እሺ
አርባ ስድስት
አይ የለውም።
ስንት ኪሎ ሜትር ነው loss ያደረገ?
አ
ስንት ኪሎ ሜትር ነው loss ያደረገ?
ስድስት ስድስት እሺ
እሺ